ಹಲೋ ಉಂಟೇನು
ሄሎ ಹಲೋ ಉಂಟೇನು ಸಿಸ್ಟರ್ ሰላም ምን ልርዳው?
ገና አላስተካክልም
ሳንቲም ውድ ቢለው ነው። አዎ ነገ ብለዋል። እስኪ እስከ ነገ ይጠብቁን።
እስከ ነገ አዎ
ባንዲንግ ገብተሃል ብሮ
እኮ ገባኝ። እስከ ነገ እናስገባለን ብለውናል።
እሺ እሺ መልካም ምሽት።
እሺ መልካም